ሄሎ ድር ላይ ደውለ ነበር?
አዎ
ማን ልበል?
እንትን ከኬፍሲ ነበረ።
ኢሳያስ ነህ?
አዎ
ኢሳያስ ልደውልህ ስል ነው አጋጣሚ የደወልከው።
እሺ ቲም ባዮ- ሊደር አለህ አ?
ባዮሽክ አልሆንም አሉ።
እኮ ለሰል ያሳውቃት ነበርና እንትን ቲም ሊደር አለህ አይደል?
አንቺ ኢሳያስ ማነሽ? አዎ መሰረት ነኝ እኔ ኢሳያስ፣ ችግር የለውም።
እሺ ሰሊ ስለወጣች ነው እ፣ እንትን እያልኩላት ያለሁትና ቲም ሊደርህ አለ አይደለ?
እሺ ለቲም ሊደርህ ስጠውና እሱ ጋር ስመልሰው ቲም ሊደሬ ጋር መሻለው ብለህ ደውለህ አሳውቀኝ። እሺ ኢሳያስ፣ ከዛ ካንስል እንዲደረግልህ ነው ለአንተ ምግቡ አንተ ጋር መድረስ ስለሌለበት ማለት ነው።
ለቲም ደሬ ልስጠው።
አዎ ለቲም ሊደር ደውልለትና ስም- ቲም ሊደር ግን
እሺ
የ team leader ን ስም ንገረኝ ኢሳያስ።
አንዋር አንዋር መሀመድ አንዋር በቃ አንዋር- አንዋር ጋር ደውለው check እንዳረጉ አረጋለሁ መመልሰን። እሺ ለእሱ ለስጠውና ለአንተ cancel እንዲደረግልህ ነው።
እሺ እሺ እሺ ኢሳያስ